አይደለም ሆይ አንቺ የቀረሽው ስጠራሽ ወቲም ወይ ሲጨንቀኝ ብቃቲም ወይ አንጀትሽ አይራራልኝም ሆይ ሁሌ እንደ ደስተኛ በዛ ፈገግታዬ ባክሻት ኮርኩሬ አንቺ ትዝታዬ ድንገት ሳይታወቅ ናፍቆት ልብ ይሰርቃል ሐሳብ ያደረበት ብቻውን ይስቃል መባዘኔን መከንከኔን ተረጅል